Hello ጤና ይስጥልኝ።
ጤና ይስጥልኝ። ትሊንክ ስቶኖች አዎ ልክ ኖት። ምን ልርዳዎት?
እንደምን አለ ወዳጅ?
እግዚአብሔር ይመስገን።
አለን ይመስገን።
አለን ይመስገን።
እሺ፣ እንትን ነበረን ድንገት interested ከሆናችሁ እሺ ለማሳየት ይቻላል። ካርታውን ምኑንም ሁሉንም ነገር ቦታ እዚህ CMC አደባባይ አካባቢ OK
ከሁለት ሺህ በላይ ካሬ ነው።
OK እሺ። የሚመለከታቸውን ስልክ ልስጦትና ሰኞ በስራ ሰዓት ይደውሉላቸው።
እ፣ እንደሱ ይሻላል። እሺ አዎ ዜሮ ዛሬ አንድ አይኖሩም። በስ በአካል ብመጣም እ፣ ዛሬ አይገቡም ስለማይገቡ ነው።
እሺ ዜሮ አንድ አንድ አራት ስልሳ ስድስት አራት ስልሳ ስድስት ዘጠና ስድስት ሰማንያ አንድ ዘጠና ስድስት ሰማንያ አንድ እሺ አዎ እሺ።
ማን ብዬ reception ናት ታገናኛቸዋለች።
እሺ ወዳጄ አመሰግናለሁ።
እሺ ቻው